የዶዘና ስጥኝ ቀስደን ክብስሌት እንደወደው ካሸሪ ኮዲ ገብዝና ይልኝ እስኪ
ምን አሉኝ?
የትኬት ጥያቄ ለማቅረብ ነበር።
እሺ ንገሩን ካሸር ኮዱን።
አስራ ሶስት እሺ ዘጠና አራት እሺ ሰላሳ አንድ እሺ አርባ ሰባት
እሺ ቦነስ ሰማንያ ብር ተለቆሎታል።
እ እ ቦነስ ሰማንያ ብር ተለቋል።
እሺ እሺ።
እሺ ሌላ አለ?
አይ የለኝም። በጣም እሺ አመሰግናለሁ።
መልካም ቀን። እሺ